hello hello hello yes
hello እንትን አንድ ሀሳብ መስጠት ፈልጌ ነበረ ምናልባት የሚቻል ከሆነ አላውቅም እንትን የ YouTube class መማር ፈልጌ ነበረ ግን ደግሞ የሚከፈለውን ክፍያ afford ማድረግ አልችልም ስለዚህ ከተማርኩኝ በኋላ እናንተ ጋር በሆነ ወይ በነጻ የምሰራበት መንገድ ጦር የሆነ ነገር ሊኖር ይችላል ትምህርቱን መማር ስለፈለግኩኝ ነው ከዚህ በፊት ደውዬ
class already ጀምረዋል ሶስት ሳምንታቸው ነው የእውነት ሶስት ቀን ስለዚህ ከዚህ በኋላ ምንም እንትን ማድረግ አይቻልም
ሶስት